ተጉላላሁ። እኔ ለማስገ- በመሀል ተጉላላሁ።
ሄሎ ሄሎ ሄሎ ሄሎ ሄሎ፣ አይሰማም።
ወይ ሰላም ነው ይሰማል።
ሰላም።
እሺ አሁን ቅድም ቼክ የወሰድኩት ነው ሙሉጌታ ነኝ።
እሺ በአንድ ቼክ አ፣ ፊርማ አንድ ፊርማ ነው። እናንተ ደግሞ ያስገባችሁት ሁለት ፊርማ ነው
ሁለት ፊርማ ነው።
ያስገባ። አሁን የሚያሳየው እዚህ ኮምፒውተር system ላይ የሚያሳየው ሁለት ፊርማ ነው።
okay፣ እሺ አንዴ መልሼ ልደውልልህ።
እሺ እዛው ነኝ ያለሁት።
እሺ እሺ፣ እደውልልህ